ሄሎ ሄሎ፣ ሰላም ስኒት እንዴት ነሽ?
እግዚአብሔር ይመስገን።
ቅድም ላይ ናት ደውለሽ ነበር።
እ፣ አዎ፣ እሺ፣ እሺ check አድርጌ ነበርና ከዚህ በፊት refund ያስደረገችው ልጅ ልክ እንዳንቺው ነው የሚለው
እሺ።
እሷ እና ፖዝናን ነው ግን እንደዛው ነው አ- የሚለው
እም፣ እንትኗ አንድ አይነት ነው፣ statement ቷ አንድ አይነት ነው።
አንድ አይነት ነው።
እ፣ እና ማለት በ- በሌላ account አይደለም እኔ የምልከው ያለሁት።
አይ በቃ አሁን በምትሰጫቸው account ነው የሚልኩት፣ ችግር የለውም።
ስለዚህ ሙሉ ለሙሉ በ- በዛው ነው የሚገባው።
አሁን አንቺ በምታስገቢላቸው አዎ፣ አ
እሺ። እና እ፣ መመቼ ል- ልላክ ማለት በ- በ- በአካል መምጣት አያስፈልገኝማ።
ኧረ ከቻልሽ ዛሬ ሞልተሽ ላኪው እዛው ላይ እዚሁ ላይ ሞል- ሞልቼ ልላክ። እሺ፣ ፊርማሽን መፈረም በሌላ ወረቀት ፈርሚና እስቲ አንድ ላይ ላኪኛ አመሳስለን መፈረም የምንችል ከሆነ አንቺ print ከምታረጊው ማለት ነው።
እሺ። ወ- ወይ እ፣ ፕ- ፕ- print አድርጌው ፈርሜው ፎቶ አንስቼ ልላክልህ።
እስቲ በቃ እንትን ላኪለትና ስንቴ approve ያድርገው። ከዛ ምንም ስህተት ከሌለበት print ታደርጊዋለሽ ራስሽ።
እሺ በ- በዛው ልላኳ በቅድም ባሳየኸው account።
አዎ እሺ እሺ፣ አመሰግናለሁ።
እሺ ቻው።
እሺ።